ቁንጂናሽ ምን ያረጋል? ምን ይሰራል? ላፈር ነው የሰራሽ። አይ ውበት ቁንጂናሽ ምን ያረጋል? ምን ይሰራል? ላፈር ነው የሰራሽ። በኪነ ጥበቡ ሲሰራሽ ጸባይ ከውበት ጋር አድሎሽ አጌጧ አሳምሮ እንደ ፈጠረሽ ምን አለበት ታዲያ ቋሚ ቢያረግሽ አይ ውበት ቁንጅናሽ ምን ያረጋል? ምን ይሰራል? ላፈር ነው የሰራሽ። አይ ውበት ቁንጅናሽ ምን ያረጋል? ምን ይሰራል? ላፈር ነው የሰራሽ። ይሄ ሁሉ ውበት ይቀርና አፈር ትሆኛለሽ ይረግፍና ገና ሳትሞቺ በሕይወት እያለሽ አፈር ስለምትሆኝ ታሳዝኝኛለሽ። አይ ውበት ቁንጅናሽ ምን ያረጋል? ምን ይሰራል? ላፈር ነው የሰራሽ። አይ ውበት ቁንጅናሽ ምን ያረጋል? ምን ይሰራል? ላፈር ነው የሰራሽ። በሕይወት እያለሽ አምሮብሽ ፍጥረት በቁንጅናሽ ቢያደንቅሽ ዝናሽ ቢርከፈከፍ በዚህ ሶስት ዓለም መልክ ረጋፊ ነው አትኖሪም ዘለዓለም። አይ ውበት ቁንጅናሽ ምን ያረጋል? ምን ይሰራል? ላፈር ነው የሰራሽ። አይ ውበት ቁንጅናሽ ምን ያረጋል? ምን ይሰራል? ላፈር ነው የሰራሽ። ላፈር ነው የሰራሽ። ላፈር ነው የሰራሽ። ላፈር ነው የሰራሽ። የሰራሽ የሰራሽ የሰራሽ የሰራሽ የሰራሽ